Hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ። እንዴት ዋልሽ?
አለ እግዚአብሔር ይመስገን። ድምፅሽ አይሰማም።
እሺ አሁንስ?
አሁን ይቻላል።
እሺ እንትን ማሽን ሰጥቼ ነበረ ከሁለት ሳምንት በፊት እሺ እስካሁን አልተደወለልኝም። ቆየ ብዬ ነው
በምን ነበር የገባው?
እ መጥቼ ነበረ ያስገባሁት። reset ነው የሚደረገው ብላኝ እ?
reset ነው የሚደረገው ብላኝ ሰጥቼ ነበር መጥቼ።
አ፣ የማሽን ቁጥር ትነግሪኛለሽ?
እሺ TDB TDB ዜሮ ዜሮ ዜሮ ሶስት ዜሮ እሺ ሁለት ሰላሳ ሁለት
ሁለት ሰላሳ ሁለት TDB ማለት ነው።
TDB ሶስት ዜሮ ሁለት መቶ ሰላሳ ሁለት ልክ ነው።
እሺ check አድርጌ ላሳውቅሽ።
እሺ እሺ ማ